ሰላም ከችፍችፍ ነበር የምደውልልዎት
እ
ሎት የእዮብ ስልክ ነው አይደለ?
አዎ
እ ይቅርታ ችፍችፍ አንድ ጥያቄ ልጠይቅዎት።
ው- ስልኩ በ- እኔ አይደለሁም ተጠቃሚው፣ ሲ- sister ናት okay፣ ሌላ ነው የምትጠቀምበት።
ሌላ ሰው አዎ sister ናት።
እሺ እሺ፣ ችግር የለውም። አሁን እርስዎ በ- ከሚያዩት ነገር አሁን ሊመልሱልኝ ይችላሉ።
እሺ
አሁን እ፣ ከዚህ በፊት የም- የምትወስደው product አለ አይደለ?
አዎ ከኛ የምትጠቀመው አዎ ማለት ቆንጆ ነው ነው የምትለው ወይስ የሆነ አስተያየት ካላት እሱን እ።
እንዲነግሩን ነበር።
አዎ እሷ ቆንጆ ነው ነው የምትለው።
okay፣ ቆንጆ ነው ነው የምትለው።
አዎ
ቢስተካከል የምትለው ነገር አላት?
እ እ?
ቢስተካከል የምትለው ነገር አላት?
እኔ እንጃ እሱን እንኳን ያው የነገረችኝ ነገር የለም።
okay፣ ቆንጆ ነው ነው ያለችው።
አዎ okay፣ በቃ እሺ፣ እናመሰግናለን። መልካም ቀን።
እሺ እሺ እሺ፣ እሺ።
እሺ